ያልነው ጤና ይስጥልኝ። ጉዳይ መለስያው
ስራ ለማመልከት ነበር።
እሺ፣ ምን የሚሰሩት?
sales sales ካለ sales።
እሺ፣ የት አካባቢ ነው?
ቦሌ half day ምሰራው ስራ አለ።
እ?
ሌላ እንደ ተጨማሪ ነው የፈለኩት። half day ምሰራው ስራ አለ።
okay እ፣ ምሰራው ቦሌ ነው።
okay እሺ። ግን ብዙ ጊዜ የሽያጭ እ፣ ስራ ከስንት አንዴ ነው ግማሽ ቀን የሚመጣው። ባል- ቀጣሪዎች okay።
የሚፈልጉት ሙሉ ቀን ነው።
okay እንደዛ ሲመጣ ትነግሪኛለሽ?
እሺ እ፣ ስሞት ማን ልበል?
መልካም ወንደሰ።
መልካም ወንደሰን።
አዎ።
ከሽያጭ በተጨማሪ የሚሰሩት አለ?
አይ ሌላ ልምድ እንኳን የለኝም። አሁንም እዛ ላይ ነው የምሰራው።
እሺ። ይሄ ነው ስልክ ቁጥሩ። በዚህ ስልክ ነው የምናገኘው።
አዎ አዎ።
መልካም እሺ። ስለ ነበር ያገኙት?
እህ እህ።
ስለ ጉዳይ ኦን መረጃ የት ነበር? ስለ ጉዳይ ኦን መረጃ የት ነበር ያገኙት?
ከሰው ላይ ወስጄ
ከሰው ነው ጓደኛዬ የሰሙት?
ነገረኝ። አዎ እሺ እንደውሎትና በአካል ቢሮአችን መጥተው ይመዘገባሉ። እሺ እሺ እሺ።
እሺ፣ አመሰግናለሁ።
መልካም ቀን። እሺ።
እሺ።